ሄሎ
ሄሎ
ሄሎ ሰላም ነው?
ሰላም እናትዬ፣ እንዴት ነሽ?
አለን እግዚአብሔር ይመስገን። እንዴት ነህ?
አለሁ። ሁለት ጊዜ አሁን በቻፓ አንድ ጊዜ ሀያ አምስት ብር አንድ ጊዜ ሀያ ብር ለመሞከር ሳስገባ ሁለቱም እሺ አልገባልኝም ቤስት ቤት account ኤ ላይ ከ balance ላይም ቆርጠዋል።
እሺ deposit አደረግ የተላከልኝ message አለ አይደለ?
አዎ፣ እሱ message ቴሌግራም ላይ ትልክልናለ?
ኦኬ። አሁን የተላከልኝም አዎ አዎ እሺ እሺ ላክልን።